ሄሎ ይቆራርጣል።
አይ ሄሎ።
ይሰማል፣ ይሰማኛል።
ማንሽ
መሰረት ነኝ አልኩኝ።
መሲ እ፣ ቅድም order cancel ነው መልሶ ተብዬ ነበር እና እየመለስኩ እየሄድኩ ሳለ እ፣ customer እ፣ ደውሎ
ማን ስልክ አነሳ። ደስ ማን
ሚኪያስ ሚኪያስ ለማን ነው ያሳወቅከው? አስራ ሶስት ስልሳ ስድስት ነው አ
እ?
አው
ቆይ አንዴ ጠብቀኝ ሚኪያስ ልስጠው ለ customer ኡ እኮ አሁን ስልኩ ሰርቷል። እሺ በ- ስ- ስጠው ስጠው እና ስጨርስ እሺ።
ደውል። እሺ እሺ እሺ እሺ